ሄሎ
ሄሎ ሄሎ ሰላም ነው?
እግዚአብሔር ይመስገን ሰላም ነው።
ከወዳ vehicle ነበር የምደውልልህ።
እ እ ከሳፊ የ electrical ባጃጅ ማምረቻ ድርጅት
እሺ
እ፣ live ላይ comment ላይ ስልክን አስቀምጠልን ነበርና
እሺ፣ ዋጋ ዋጋ ለመጠየቅ ነበር።
okay፣ ዋጋ ስንት? ሶስት ሰው የሚጭነው ነው ስድስት ሰው የሚጭነው ነው የፈለግከው አንተ?
ሶስት ሰው የሚጭነው።
ስድስት ሰው የሚጭነውን
ሶስት ሰው ሶስት ሰው።
የት ነህ? ከአንተ አዲስ አበባ ነህ ወይስ ክፍለ ሀገር?
አይ አዲስ አበባ ላይ
እሺ፣ አሁን ላይ ሰባት መቶ ሀምሳ ሺህ ነው።
እ፣ እሺ፣ በቃ።
ሙሉ መረጃው አለ አይደል? ስለ ባጃጁ ምናምን
አዎ ለቡ አርሴማ አካባቢ እንደሆናችሁ ነው ነገር።
አዎ፣ ቢሮአችን እዛ ለቡ አርሴማ ቤተክርስቲያን ፊት ለፊት ነው ያለው።
መልካም መልካም። እሺ
እሺ ወንድምሽ